ሄሎ ሄሎ፣ አቤት።
እሺ ምን ነበር
ከትናንትና የጠበቀው ነው ብሩ።
ምን አልከኝ?
አ ብር ትናንትና የጠበቀው ነው ብር።
ምን ዊዝድሮ አድርገ ነው?
አ በአንድ ጋም ገባ ነው።
እሺ ወዴት ነበር ያደረከው? ወደ ቴሌ ብር ነው ወይስ ሄሎ?
ወደ ወደ ባንክ ገባ ሶስት ቀን እኮ አሁን፣ ስንት ብር ነው
እ ሶስት ሺህ ስድስት መቶ ነው።
እ እ?
ሶስት ሺህ ስድስት መቶ ሰላሳ አንድ እሺ መቼ ነበረ?
ኡ ጅማ ነው ጅማ።
አርብ።
አ እሺ የቤት ቤት ቁጥር ንገረኝ፣ ቼክ ላድርግልኝ።
የበል ውስጥ ቁጥር እሺ አዎ ስልክ ቁጥርን እሺ እና
ቁጥርን ንገረኝ። የቤት ቤት ስልክ አስራ ዘጠኝ ዜሮ ዘጠኝ አስራ ዘጠኝ ሰባ ሁለት የደወልክበት ነው።
አዎ ሰባ ሁለት ስልሳ ሰባ ሁለት አዎ ይህ ይህ ነበር ነው ቀኑ አርብ ነው አይደል?
አዎ እሺ ጠብቀኝ።